ከቢሮ ቢሮ
Wait.
ሜሮን
Hello.
ሄሎ ሜሮን Why?
እኔ የምልህ አኪያ ስላለ second month ምን?
አኪያ ቅዱስ ዮሐንስ አካል
አኪያ ቅዱስ ዮሐንስ አይ second paid ብለሽ ጽፈሽበታል አይደል?
ምን አልክ?
attendance ኡ ላይ attendance ኡ ላይ አኪያ ቅዱስ ዮሐንስን second paid ብለሽ ጽፈሽበት ነበር።
እኮ ከስላለው ሁለተኛ payment ለዛ ነው።
Okay Excel ኡ ላይ ላስተካክለው ብዬ ነው። እ፣ አንድ one month paid ብቻ ነበር- ነበር የሚለው second month paid እያልኩበት ነው። እ፣ እና ደግሞ ምንድን ነበር ልሽ የነበረው እ፣ ባራኬል ዳንኤል እና ፔራዚም ዳንኤል ለምዶ color ያረጋችሁባቸው?
ምኑ ላይ Excel ኡ ላይ
አይ እንትኑ ላይ ምኑ ላይ
እ፣
list ላይ attendance ኡ ላይ attendance ላይ attendance ላይ ምን ተደረገ?
bold አድርጋችሁ bold ሳይሆን ላይ color አድርጋችሁበታል የሆነ ሰማያዊ color
አይ ሆን ተብሎ አይሆንም። ከዛ print out የሆነ ነው የሚሆነው።
ናስኪፍተው ነበር አሁን አልመጡም። ሌላ ምንድን ነበር? አዎ፣ ባርክሊ ተሻገር የምትለው ባርካን ተሻገር ነች አይደለ? ሌላ ባርክልኝ የለንም። last week attendance ስትወስዱ ትዝ ካላችሁ የለም አንድ ብቻ ነው።